አምላካችን ዐረገ ዐረገ ወደ ሰማያት አምላካችን ዐረገ ዐረገ ወደ ሰማያት የሰማይ መላእክት በክብር እያጀቡት በክብር እያጀቡት ነህ የሰማይ መላእክት በክብር እያጀቡት በክብር እያጀቡት